hello ሰላም ጤና ይስጥልኝ ቤተሰብ hello hello ሰላም ጤና ይስጥልኝ ቤተሰብ አቤት አቤት
ከቴሌብር ወደ ቤቲ አስገብቼ
እሺ
እዛ ቴሌብር ውስጥም የለም እዛ ውስጥ ስገባም ደግሞ ስንት ብር ነው
መቶ ሁለት ጊዜ ነው።
እ?
ትላንት ደ- ትላንት ደግሞ እሺ ከቤት ቢፍ አውጥቼ ወደ ቴሌብር ላውጣ ስል እህ ከዛ ወጥተዋል ይላል። ከዚህ ደግሞ አልወጣ እዛ ውስጥ ደግሞ የለም።
በዚህ በደወልክበት ቁጥር ነው አ ሶስት መቶ ብር እና መቶ ዊዝድሮ ሰላሳ ያደረግከው አምስት ስንት ብር ነው እ?
ዊዝድሮ ያደረግከው ስንት ብር ነው ምኑ
ከቤት ቤት አስወጥተህ ወዴት ነው የላ- የላከው ወደ ቴሌብር ስላኩ
እሺ እ፣ ስንት ብር ነው ሶስት መቶ ብር ነው። ያ ደግሞ ማታም ደግሞ ትናንትና ወደ ማለት ነው አ ዘ- ዛሬ ማታ ደግሞ እም፣
እ፣ ከቴሌብር ወደ እሱ ስ- ሳያስገባ
እም፣ እም።
በዛ መጥተዋል። በዚህም ስንት ብር የለም።
ነው ያስገባኸው
የማታው no ከቤት ቤት ወደ ቴሌ ብርክ ነዋ እንጂ ከቴሌ ብር ወደ ቤት ቤት አይደለም ከ- ከሁለቱም በልቶኛል። ከሁለቱም
ከቤት ቤት ወደ ቴሌ ብርክ ያደረግከው ስንት ብር ነበር ትናንትና ማታ ሶስት መቶ ሶስት መቶ ትናንትና ማታ ምንም ሶስት መቶ ብር እኮ withdraw ያደረግከው ነገር የለም ከትናንት ወዲያ ነው ትናንትና ነው
ማለት ያው ከትላንት ወደ
ሶስት መቶ ብር okay በ voucher ነው እኮ ያደረግከው እ?
የት አካባቢ ነው ያለኸው
እኔ ቦሌ ሚካኤል okay እሺ የእኛ shop ካሳንችስ እና ቤስት ቤ ማን ነው እንትን ኮተቤ አለ እዛ ሄደ እ።
ብትቀበላቸው ብሩን ይሰጠዋል እሺ
ኮተቤ እና ከፈለክ ካንቺስ ኮሰቤ ኮሰ- ኮተቤ እና ካሳንችስ ከሳንቺስ እና ኮተቤ አዎ
አይ
ሄደ እዛ ብትቀበላቸው ይሰጠዋል